Hello Hello, ጤና
hello ይሰማ ይሰማል ከዊፕላስ ሶሉሽን ነበረ ምደውልሎ
እ እ እ ከዊፕላስ ሶሉሽን ነበረ ምደውልሎ ዊፕላስ ሶሉሽን app ላይ ተመዝግበው ነበር አይደል? ከዚህ በፊት
አ አሁን ላይ የተመዘገቡትን service ኦች system ላይ active እያደረግናቸው ነበር እና
okay አንዳንድ መረጃዎችን ለመጠየቅ ነበረ።
እሺ በምን አገልግሎት ነበረ የተመዘገቡት እርስዎ?
ሞባይል ጥገና
ምንድን ነው ሞባይል ጥገና ቤቱ? ስም?
ሽያጭም ሽያጭም ጥገናም አለበት እ እሺ፣ አና- ጥገና ቤቱ ስም ምንድን ነው?
አናን ኤሌክትሮኒክ አናን ሞባይል ነው ሀናን።
አ
እሺ፣ የት አካባቢ ነው?
ምሳሌ ልበር ነው
መሳለሚያ።
አ በረንዳ ልበረንዳ
ያንተ ሙሉ ስም?
እ እ ያንተ ሙሉ ስም?
የኔ እንጅላሉ ትግስት እ? እችላለሁ ትዕግስት።
አ
የስራ ሰዓታችሁስ?
ከሶስት ሰዓት እስከ አንድ ሰዓት ከጠዋቱ ሶስት ሰዓት ቀን እስከ እሁድ ነው የምትሰሩት? ማታ አይ ማለቴ እሑድ እሑድ ዝግ ነው ሌላ ቀን ቅዳሜ
እሺ የቀበሌ መታወቂያህን ወይም የንግድ ፍቃድህን እኛ በምንልክልህ ቁጥር እ፣ መላክ ትችላለህ?
አ መታወቂያውን መላክ ይችላል
እሺ፣ አመሰግናለሁ። እሺ።